ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ሊንግስቶን ነው ምን ልርዳዎት?
እ፣ ግዢ እንዴት ነው ያለው? የአክሲዮን ግዢ
okay ማስታወቂያ ምን ላይ አይተው ነው?
አ፣ ማስታወቂያ ላይ አይቼ ነው።
ምን ላይ አይተው ነው? ቲቪ ላይ ነው? ሬዲዮ ላይ?
ቴሌቪዥን ላይ ነው። ቴሌቪዥን ላይ ነው።
ቴሌቪዥን ላይ። እሺ አሁን ስምና ስልኮትን ይዛለሁ። ሐምሌ አንድ ላይ ነው የምንደውልልዎት ስላለው መረጃ።
እሺ፣ እሺ።
ስሙት ማለት ዳግማዊ ነው።
ዳግማዊ አይደል?
ይሄ ስልክ የእርስዎ ነው አይደል?
አ፣ አ፣ የኔ ነው።
እሺ ሐምሌ አንድ ላይ እደውልልዎታለሁ። እሺ አመሰግናለሁ።